hello ጤና ይስጥልኝ። ችፕችፕ አብሮ ይስጥልኝ። ትእዛዝ አዝዤ ነበረ እሺ፣ አልደረሰልኝም እስካሁን።
እስኪ ስልክ ቁጥር ይነግሩኛል?
ዜሮ ዘጠኝ አስራ ሶስት አስራ ሶስት ዜሮ ስምንት
ዜሮ ስምንት ዘጠና ስድስት ሰላሳ ሶስት
ዮርዳኖስ በሚል ነው።
አዎ
የት አካባቢ ነበር location ይመጣሉ?
ሩፋኤል ዜሮ ሶስት ኮንዶሚኒየም አዎ ይመጣሉ። ወደ ስድስት ኪሎ አካባቢ ነው የእርሶ ሹፌር። መኪና ተበላሽቶ ወደ ሌላ ተቀይሮ ነው
okay።
ይመጣል።
ስልክ ትነግረኛለህ ምናልባት እንትን እንድትልልኝ?
እሺ ወይ መልስ ልደውሎት። የቀየረውን ሹፌር አላወቅኩትም። ይዞት የነበረው ነው አሁን እዚህ ጋር የሚያሳየኝ።
okay የሩፌሎችን order ወደ ስድስት ኪሎ ደርሷል ልጁ ያኛው ሁለተኛ የያዘ okay ይሄኛው ኦኬ።
መኪና ትደውልልኛለህ? ስልክ ትሰጠኛለህ ምናልባት?
እሺ እሺ እሺ